ራንክ
Hello ጤና ይስጥልኝ።
አቤት። ራንክ ቆዳ ክሊኒክ
Okay በዚህ ትኬት አ- እንትን ይቆረጣል አይደል?
ምን ወረፋ ለማስያዝ ነው?
አዎ ወረፋ ለማስያዝ አዎ፣ ለመቁረጥም ለማስያዝም ይቻላል።
ለመቁረጥ ሳይሆን ወረፋ ለማስያዝ ብቻ ነው።
እሺ ወረፋ ለማስያዝ ነው። ለመቁረጥ ስንት ቁጥር ነው?
የት ነህ? እዚህ
ከመቀሌ ወደ አዲስ አበባ ከመቀሌ ወደ አዲስ አበባ
Okay። የደወልከው እኮ ራንክ የቆዳ ክሊኒክ ነው።
Okay ነው እንዴ? እሺ ይቅር።
አዎ እሺ